ይስጥልኝ። hello አቤት ጤና ይስጥልኝ። አቶ ዳዊት ታምራት አዎ ከ We Plus Solution ድርጅት ነበር የምደውልልዎት።
እህ ከ We Plus
ይስላል አዎ ከ We Plus Solution ድርጅት ነው የምደውልልዎት።
እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው። አሁን ላይ ግን አሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
ድነሱ እ፣ ድርጅታችን ከእያንዳንዱ trip ቆርጦ አስር percent ሲሆን ከዛ ላይ አራቱን percent መልሶ ለአሽከርካሪዎች የሚቆጥብ ይሆናል እና ይህንን ያደረግንበት ዋናው ምክንያት አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናምንም። ለምሳሌ ሕክምና በራ እንዲሁም ሌሎች ጥቅማ ጥቅሞች ስለሌላቸው ይህንን በጋራ የሚቆጥቡበትና አቅም የሚፈጥሩበት ስርዓት ነው ይዘን የመጣ ነው። እንዴት ቤተሰባችንን
try እናደርጋለን ሀሳብ እ እ እ try እናደርጋለን እንግዲህ መሞከር አይከፋም
ጥሩ ደስ ይላል። እኛ ጋር እንግዲህ መስራት እ፣ ስለመረጡ እናመሰግናለን። We Plus Solution በ driver application አለን። እሱን ከ Play Store ወይ ከ App Store ላይ አውርደው መመዝገብ ይችላሉ። በተጨማሪም እ፣ ቴሌግራም ቁጥርም አለ መያዝ ይችላሉ። ስጦት
መጣ እስኪ check አደርጋለሁ አባት hello።
check አደርጋለሁ text አገልግሎታለሁ ቁጥር መልሽ ቁጥርም text አደርግልዎታለሁ። ማንኛውም ሰባት ላይ በዛ መሰረት ይችላሉ። እሺ መልካም የስራ ቀን ይሁንልዎት።
አረ አረ